gabaa gara isi qeera keessatti. ሄሎ ሰላም ጤና ይስጥልን ቤተሰቤት
አብሮ ይስጥልን። ተስፋዬን ላገኘው እችላለሁ?
እሺ ማን ልበል በረከት በረከት ኮላይታ።
እሺ ቆይ አንዴ ጠብቀኝ እሺ
ሄሎ ሄሎ ወይ ተስፉ እንዴት አደርክ? ሰላም ነው?
ሰላም ነው
አለን እግዚአብሔር ይመስገን።
አለ።
እ፣ የትናንትናውን ፋይል አግኝቻለሁ። ጊዜ ካለ ብጭንልኝ።
እም?
ጊዜ ካለ ፋይሉን download ብጭንልኝ።
አደረከው?
አዎ download የተደረገ ሳይሆን download ኡ ትንሽ ዘገየብኝና ከሌላ ሰው ተቀበልክ?
ከሰው አዎ ከሰው ተቀበልኩ።
ሁለቱንም ፋይል ተቀበልክ?
አዎ እስቲ አንተ እይልኝና ያው የመኪና ነው ያለኝ በውስጡ ያኛውም ካለ እንትን በል መጀመሪያ መኪናውን ጫንልኝ።
አዎ፣ ሁለቱም እንትን ማለት አለበት። አዎ ሁ- በቃ ችግር AnyDesk ላክልኝና ሁለቱም መኖር አለበት። ከሌለው download ነው ማስጀምርልክ እኔ።
አዎ አለ መሰለኝ። እስቲ አንተ ታያለህ። እስቲ AnyDesk እዛው ቴሌግራም ላይ ላክልህ።
ላክልኝ ቴሌግራም ላይ support ላይ ላክ።
እሺ እሺ